Hello ጤና ይስጥልን። ቤት ራዴት ነኝ።
ስልሳ ሰባት ብር እያለኝ ስልሳ አምስት ብር withdraw ለማለት ሞክሬ እምቢ አል
ስልሳ ስልሳ አምስት ብር withdrawal ለማድረግ ሞክሬ እምቢ አለኝ።
ስልክ ንገረኝ። ዜሮ ዘጠኝ
ስልሳ አንድ ይሄ በደወልኩበት ስልክ ነው።
እሺ አልገባልኝም ነው አይደለ?
ለምን ስልሳ አንድ ስልሳ ሰባት ብር አለኝ ውስጡ
እሺ ይህን እኔ ስልሳ አምስት ብር withdrawal ለማድረግ እየሞከርኩ ነው። እምቢ አለኝ።
ሄሎ ሄሎ
አባ ከሶስት መቶ በታች እኮ withdraw አይቻልም። እሺ
ኧረ ጓደኛ ጓደኞቼ በጠቅላላ ተበልቶ አዎ ግማሹ አይ ሲጋር ከሶስት መቶ ገብቶ በታች የለም።
መቶ ፈልጌ እኮ ነው አካውንቴንም ተዘውዝልኝና
አ- account መዝጋት አንችልም እኛ ወንድሜ። ከሶስት መቶ በታች ግን እ፣ አይቻልም። እሺ withdrawal
እንዴ እና አሁን እኮ ሶስት መቶ ብር መሆን አለበት።
አይሆንማ ብሩን አታረግም እኮ
ሶስት መቶ ብር ይቻላል ወንድሜ።
አይ ሶስት መቶ ብር እናንተ ማታረጉትን ብዬ ነው እኮ አሁን ለእናንተ መቶ ካልሆነ በቀር ምን አይነት እዛ ነው በእናታችሁ እሺ መልካም